ጊዜው ጤና ይስጥልን ChipChip
ሰላም ነው።
ሰላም።
ትናንትና ሳንችል አዝዤ ነበር እና conditioner ኡ እሺ አዝዤ ወደ ሻምፖ ነበር መቀየር የፈለኩት እና reject ታደርግልኛለች እና ሻምፖ እንዳል አሁን ነበር order ሲያደርጉ የነበረው?
ትናንትና ወደ ሶስት ሰዓትን አራት ሰዓት ላይ ነው order ያደረኩት። የፈለኩት conditioner ሳይሆን ሻምፖን ነበር።
ሻምፖን ነው የፈለጉት።
ሻምፖ ነው።
ስለዚህ አሁን ሁለት ሰው ስለሚጎሎት fail ያድርግና refund እናደርጋለን። እንደ አዲስ order ያደርጋሉ። ሰው አይሙሉበት።
አዎ፣ አንሞላም አሁንም በቃ ሲ- ሀያ አራት ሰዓት ሲሞላው fail ያደርጋል። refund እናደርግሎታለን። እንደ አዲስ create ያደርጋሉ።
ሻምፖ ግን አለ ሻምፖ የለም መሰለኝ። ሶስት አድርጋችኋል ሻምፖ እሺ፣ አንዴ ጠብቁኝ፣ አላችንም።
check ላድርግሎት።
እሺ፣ እሺ።
hello ወይ app ኡ ላይ check አድርገዋል አይደል? የለም።
ትናንትና ዛሬ አላደረኩም። አዎ፣ የለም አላገኘሁትም። አሁን አዎ፣ ስለዚህ warehouse ስለሌለ ነው። check ያድርጉት፣ ሊገባ ስለሚችል ነገ check ያድርጉና order ያድርጉ።
እሺ፣ እሺ፣ እሺ፣ እናመሰግናለን። መልካም ቀን።
አመሰግናለሁ።